Darling, has Pay Down?
ነገርት
ደንበኛችን አማርኛ መናገር ይችላሉ?
አአ
አማርኛ መናገር ይችላሉ?
አዎ ይችላል።
እሺ፣ በአማርኛ ሊያናግሩኝ ይች- ይችላሉ? ሄደን እባላለሁ። ምን ልርዳዎት?
አይ የሆነ ስልክ ደውዬ እምቢ ብሎኝ ነው ወደ እናንተ መጣ።
እሺ፣ ወደ አሪፍ ፔ ነው የደወሉት። ምን ልርዳዎት?
እሺ ታንክ ያጋጠሙት ችግር አለ ከአሪፍ ፔ ጋር በተያያዘ?
አዎ ሲደውል እምቢ ይለኛል። መልሶ ሌላ ሰው ላይ ያረ- እንትን ይላል።
እ፣ ደንበኛችን ይሄ ኢትዮ ቴሌኮም አይደለም።
እ ይሄ አሪፍ ፔ ይባላል። ኢትዮ ቴሌኮም አይደለም።
እሺ እሺ፣ ተሳስተዋል። እሺ፣ መልካም ቀን ይሁንልዎት።
አሜን አብሮ ይስ-